ሄሎ
hello፣ አቤት።
ሰላም ነው?
እግዚአብሔር ይመስገን።
የሆነ መኪና five L ላይ አይቼ ነበረ ቲክቶክ ላይ ስንት ሞዴል?
ሁለት ሺህ ሁለት መሰለኝ ሁለት ሺህ ሁለት ነው እንደዛ ነው። አለ
ስንት ሞዴል ነው አባ?
ሁለት ሺህ ሁለት አለ
ስንት ነው ዋጋው? የት አካባቢ ነው?
አስራ ነጥብ አምስት
አንድ ነጥብ አምስት ድርዳ የሚቀንስ የለም
የሚቀንስ ከአራት ነጥብ አምስት በታች አባ እ እ?
የሚቀንስ የለንም ከዛ በታች
አሁን ስንት ሁለት ነጥብ አምስት ሺህ አንድ ነጥብ አምስት ነው። ዘጠኝ መቶ ሺህ cash ካመጣህ ቀሪው በባንክ ይመቻችልሃል።
አንድ ነጥብ አምስት አዎ
የት አክ- የት ነው ያለው እ፣ ቦታው?
ፓስተር አደባባይ ፓስተር።
ፓስተር አዎ
እ፣ እሺ በቃ ፓስተር አ፣ እ፣ እንምጣ ታዲያ አዎ ይቻላል። አለ ነው።
እሺ እሺ እሺ አባ